ይስጥልን። ቤተሰቦች ይጥራልኝ።
ሌላ ጤና ይስጥልን።
ሰላም እንዴት ነህ?
አለ እንትን የድሮ ስንት ጊዜ ነው ማዘዝ የምችለው?
እስከ አምሳ ሺህ እችላለሁ።
እ? አይ አስር አስር እያደረግክ ላከው። እሺ አ- አስር አስር እያደረኩኝ እስከ አዎ።
ከስ- ከአምስቴም በላይ ማዘዝ እችላለሁ።
አዎ፣ ለ- ከዛ እንትን እንዳለ ላክልንና አ፣ ከዛ እ፣ እያየነው አፕሩቭ ማይን ከሆነ ሪጀክት እናደርግልሃለን።
አይ እሺ
እኔማ-